Hello ጤና ይስጥልን ችብችብ hello
Hello Hello አቤት
እንዴት ነሽ እናት?
እግዚአብሔር ይመስገን አለን አለን። Office ኣቸው የት እንደሆነ ትነግሪኛለሽ? ችፕችፖች ምን ነበረ ይቅርታ
በጣም አምስቴ ስድስቴ order አልደረሰኝም ቆየብኝ እያልኩ ለብዙዎቹ ነግሬያለሁ፣ ግን እም።
ማንም respond ሊያደርግልኝ አልቻለም።
አይ ልክ ነው አንዴ ይቅርታ እደውልልዎታለሁኝ መልሼ ቅድም እኔ ነበርኩ ያናገርኩት
እኮ office ኣችሁን ንገሪኝና በአካል ልምጣ ወይኔ።
አይ ችግር ምክንያቱም የለውም ለምን እንዳልኩሽ ታውቂያለሽ? በጣም አዎ።
ብዙ order ነው ያዘዝኩት።
ልክ ነው ሌሎቹ ታው ይቷለሁ app ስለሌላቸው እኔ app ኡን ስለምጠቀም ግን እም።
ሁሉም በእኔ ስም admin ሆኜ እኔ እየላኩላችሁ የነበረው ገብቶሻል። አሁን የእኔ ብቻ አይደለም የሌሎቹ የ staff ልጆች እየቀረ ነው።
ልክ ኖት ልክ ኖት ይቅርታ እኔ እደውልልዎታለሁ እኔ ነበርኩኝ ያናገርኩት አንቺ አሁንም ነበርሽ አዎ እኮ አዎ wow፣ ሁለት አንቺ ብቻ አይደለሽም በጣም ብዙ ጊዜ እም።
እና በጣም ስለ እንደዚህ አልነበራችሁም እና ምን ሆናችሁ ነው የእውነት?
ትክክል ነው ታው ትክክል ነው ይቅርታ አንድ እያ- እንትን እያልኩኝ ስለሆነ ነው warehouse እየጠየቅኩኝ ስለሆነ ነው እኔ እደውልልዎታለሁ ማሪቱ እባላለሁ እኔ ይጠይቁኛል መልሰው
እሽ ትንሽ ግን ታገሱኝ አሁንም እኔ እንዳልሽ እደውላለሁ መልሼ እሽ እሽ ማሪቱን አገናኙኝ ይላሉ ከፈለጉ እሽ እሽ እናት እሺ